hello ጤና ይስጥልን።
hello hello ጤና ይስጥልን።
አብሮ ይስጥልኝ አሁን ወደ ፍሊንትስቶንስ ደውለው ነበረ።
አ፣ እንትን ዴስቲቪ ላይ አይቼ ነው ደወልኩልሽ።
እ እ
ዴስቲቪ ላይ አይቼ ነው ደወልኩልሽ።
እሺ እሺ።
እ
ቲቪ ላይ ቼ
ምን አልሽ?
ምንድን ነው ያሉኝ?
ዴስቲቪ ላይ አይቼ ነው ደወልኩልሽ።
እሺ እሺ። ምን መረጃ ፈልገው ነው የደወሉት?
አዎ፣ መረጃ ምና- መረጃ ምናምን ፈልጌ ነው ደወልኩልሽ።
እሺ። የት አካባቢ ነው ያሉት?
ቦታና አለ ሆሳዕና።
አ
እሺ። ስለ አክሲዮኑ ነው መረጃ የፈለጉት?
አ መረጃ ፈልጌ እ እ
አ
እሺ። የአንድ አክሲዮን ዋጋ ሰባት መቶ ሀምሳ ብር ነው። አንድ ሰላማታ ሰው መ- አ አ አንድ ሰው መግዛት የሚችለው ከመቶ አክሲዮን ጀምሮ ነው።
አ
መቶ አክሲዮን ማለት ከሰባ አምስት ሺህ ብር ጀምሮ ማለት ነው።
አዲ- አዲስ አበባ ነው።
አዎ አዲስ አበባ ነው። እዚህ ተወካያሉ።
እሺ፣ መቼ ጀምራለ?
ምን አሉ?
መቼ ጀምራለ? እሺ፣ ምን አላለ?
በባንክ በኩል መግዛት ይችላሉ።
እሺ፣ እሺ፣
ስሞት ማን ልበል
ስሜን
እ አብ- አብነት
አብነት
እሺ፣
እሺ፣ በባንክ በኩል ሄዶ check- check ያርጉና ግራ ሚገቦት ነገር ካለ ይደውሉልን በዚህ እሺ፣ ስልክ ማለት ነው።
ቆይ ነው።
እሺ መልካም ቀን።
እሺ